hello
ወይ ሰላም ነው?
እግዚአብሔር ይመስገን። ስንት ሺህ ነው የሚደርሰው?
ሰላም ነው? አይ እንትኑን ማወቅ ፈልጌ ነው።
ምን
ማስታወቂያውን በቴሌቪዥን አይቻ
ስለ ቤት ነው ወይስ ስለ share ኡ? ድምጾች በጣም ይርቋል። አንዱ
ለሼሩ ለሼሩ እሺ፣ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውሎታለን። ሙሉ ሙሉ መረጃ እንሰጡታለን ደውለን።
አዎ፣ ሽያጭው ሐምሌ አንድ ነው የሚጀምረው።
አዎ አዎ፣ ስሙትም አልበል
እሺ፣ አሸናፊ አሸናፊ። ማስታወቂያውን ከምን ላይ ነበር ያገኙት?
ከቲቪ ላይ እ ከቴሌቪዥን ላይ በቴሌቪዥን ቴሌቪዥን እሺ፣ ይሄ እርስዎ ቁጥር ነው አይደለ?
አዎ እሺ እሺ፣ መልካም